ቁጥር
አንተ እኔ ምንም ለማታደርግልኝ እኔ ምን ነው ታስበው?
አሁን ምን አልክ? ከአራት መቶ ምናምን ብር እንትን ካለ
አልሰጠኝም።
ሄሎ
ሄሎ ሰላም ጤና ይስጥልን ቤተሰብ ቤት
አ፣ ትኬት ቆርጠን ነበርና የ- የተሰረዘ ጨዋታ ነበር። ሀያ አራት ሰዓት አልፎት ነበረ ግን አልተለቀቀም።
እስቲ cashier code ኡን ትነግረኛለህ?
አሁን አሁን እሺ፣ አስራ አራት
አስራ አራት ሀያ ሶስት
ሀያ ሶስት ሰላሳ ሶስት ሰላሳ ሶስት ዜሮ ዜሮ
እ፣ ትናንትም የሆነ አለ postponed አይደል?
አ ዊጋን አትሌቲክ እሱ አልሞላውም ሀያ አራት ሰዓት አይደል?
ያ የትላንት ጨዋታ ነው አንደኛው።
አ፣ ኧረ የትላንት አ።
ወዲያ ጃንዋሪ ዋን ነበር የተቆረጠው ግን
አይ በሶስት ነው ትናንት ነበር ጨዋታው ሶስት ዜሮ አንድ ሌላ ሌላ ሌላ ደግሞ አለ ሌላ ደግሞ አለው
እዛው ላይ
አ፣ እና አዎ፣ እሺ፣ ጨዋታውን ግን ይሄኛው ፈልገን አጣ ይለቀቃል።
ነው የትኛው
የሆነ ምን ነበር ስሙ አ፣ ዋልሳል ዋልሳሉድ የሚባል ፖስት ቡድን ፖንድ ነበር።
የሚለውን አላጣከው
ፖስት ቦንድ የሚለው አላውቀውም። አዎ፣
አለ ፖስት ፖንድ የሚል ነጭ ነው በላት ነጭ ሁለቱም ነጭ ነው እሺ ስለዚህ ከሁለቱ ስለዚህ አንደኛው በቃ፣ ጨዋታ ከአራት አዎ፣ ሰዓት በ- ይሄኛው ትናንት ስንት ሰዓት ነው? ትናንት በሆነበት ፖስት ፖንድ በሆነበት ሰዓት ላይ እንትን ይላል ይለቀቅላል ሁሉ
እሺ ያኛውን ደግሞ ልቀቂልና ወይ ተለቋል አልቻኝ እሺ ግን ያው ተለቅ- ያኛውን ላምኛው ተለቅ- ቢለቀቅ ይሄኛው እንትን ካልታረመ እንትን አይደለም አይለቅልም ሁሉም የመጨረሻውን ካልታረመ እንጠብቀዋልና
እሺ በቃ እሺ ትንሽ ጠብቀው
አይ እሺ እናመሰግናለን መልካም ቀን